ዳኛሽ እንዴት ናችሁ? እና hello ወይዬ ተሾመ ወይዬ ከ twenty three ያስከውን order
እ ይልክ አዞታል ድጋሚ እ፣ መጀመሪያም ታዘው ነበር ሌላ extra የሚወሰድ ነገር ስለነበረ እሱም መናገር ረስቶ ነው ነግሯቸዋል። እስከ ሰላሳ አምስተኛው ደቂቃ ድረስ ካላወጡልህ ደውል አሳውቀን እሺ።
almost እኮ አሁን ስንት ደቂቃ መሰለሽ ያለው? አስራ ሶስት ደቂቃ ነው ያለው።
ጠብቀውና እስከ ሰላ እስከ ሰላሳ አምስት ደቂቃ ድረስ ካላወጡልህ ደውል አሳውቀን እሺ፣ እሺ።